way back. ለምትኮ ሄሎ
ሄሎ፣ ሰላም ምትኮ ነው?
እንዴት ነክ?
ሄሎ ሄሎ
ሄሎ ሄሎ፣ ሄሎ ወይ ምትኮ፣ ምስ- እንዴት ነክ? ሰላም ነው ወይ እንዴት ነሽ?
አለን አለን። ምን ተፈጥሮ ነው?
በቂ ማስረጃ አላሟላም ምናምን ብለው ነው የለጠፉት። መጥቶ ዝጉ ምናምን ብለው ዘጉት።
ተገቢዎች ነው።
አ okay። እና ሜሪን አናገርካት?
ሜሪ አልደወልኩላትም። ደውልላት።
ፋይናንስ ማለት ያው ፋይናንሶች፣ እስኪ ንገራቸው። እሺ ወይ
እሺ እነግራቸዋለሁ።
እሺ፣ እሺ፣ ደውላቸው። እሺ፣ አሁን እሺ እሺ እሺ፣ thank you